ጤና ይስጥልኝ ምንድነው?
አብሮ ይስጥልኝ እናት ከዚህ በፊት ደውዬ ነበረ። ዛሬ ሳምንት ስድስት መቶ ብር ከቴሌ ብር ወደ ሁሉስፖርት አስገብቼ ነበር። ከዛ በኋላ ደውዬ ምንድን ነው screenshot አድርገህ ቴሌግራም ላይ attach አድርግ ብሎ ነበሩ። አድርጌ ያለሁ ግን እስካሁን ብሩን አልመለሳችሁትም።
ማን ልበል የቴሌግራም ስሞን?
አብርሃም ተስፋዬ
ሀይ ብለው እኮ ነው የላኩት። አብርሃም ተስፋዬ
እ ሀይ ብለው ነው የላኩት።
አይ attach አድርጌ ያለኝ አይ ሳይሆን አብርሃም ተስፋዬ ነው።
አ
ሀይ ነው እዚህ ጋር ዘጠና- የሚታየኝ ሀይ ነው።
ኧረ attach አድርጌ ያለው ስድስት መቶ አስራ አምስት
እንግዲህ ሌላ ሌላ ከሆነ አላውቅም። ወይ ሌላ ነው ያ- አብርሃም ተስፋ አይደለም ስሙ
አዎ ቴሌግራም ላይ
አዎ
አብርሃም ተስፋ አንድ ነው ያለው ደንበኛችን። ወይ ሌላ ከሆነ check ያድርጉት ስሙን ወይ ደግሞ ሀይ ብለው የላኩበት አሁን
እሺ